Best Bet ጤና ይስጥልን Best Bet ረድኤት ነኝ።
ሰማንያ ስምንት ዜሮ አራት Best Bet ናችሁ?
አዎ አዎ ወንድሜ
እሺ እንትን Best Bet እንትን ይሄ ብርድ ልብሶች ቆሙብን ከዛሬ ጀምሮ ምንድን ነው ምንድን ነው የቆመው?
JetX ምናምን አይሰራም። JetX Aviator ምናምን ስሩ
አዎ እ፣ ቀን Hello ወይ ወይ ምንድን ነው error ኡን ወይ ትልክልናለ?
የለም ሲጀምር JetX ብሎ error ነው የሚለው አያሳይም።
ኧረ okay እሺ ቆይ አንዴ በይቀበል virtual virtual ላይ እንዴት
Hello ወይ ወይ
Hello ወይ አይሰማም ወይ ወንድሜ የለ እ፣ maintenance ላይ ነው እሺ ሰሞኑን ይጀምራል ሰሞኑን ይጀምራል እሺ maintain ላይ ነው maintenance ላይ ነው maintenance ነው ምንድን ነው የምትሰጡኝ እኮ ይቆያል አይ ሰሞኑን እንጀምራለን እሺ ይቅርታ በጣም ይቆያሉ ዞሮ ዞሮ አይ አይቆይም አይቆይም
እሺ እሺ እሺ መልካም ቀን እሺ